ስፖርት ባኮ የምንረዳዎት?
እማ እናቴ እንዴት አደርሽ? ሰላም አደርሽ?
ምስጋን
application ኣችሁ እንትን እያለን ነው ምንድን ነው አያርምም እንዴ? የተበላ ትኬት አያር እያረመልን አይደለም።
የመቼ ነው የትናንትና ማታ ትኬት ቁጥሩን ይዘውታል?
አይ እዛው ላይ ነው እዛው እንትኑ ላይ ነው ኦንላይን ስለሚጫወት አልያዝኩትም።
እሺ ይዘው ይደውሉልን።
እሺ እናቴ ደግሞ deposit አድርጊ። አሁን deposit ማድረግ ይቻላል? ትናንትና deposit እምቢ እያለን ነበረ ወደ በቴ- ቴሌብር።
አዎ ይቻላል። አሁን አሁን ይቻላል? አ- አዎ።
መቶ ብር ነበረኝ መቶ ብር ለሞክሬው deposit አላደረገልኝም። ልላክልሽ ቴሌግራም አ- አ- ቆርጦ ቦታ አዎ ቀንሶብኛል።
እሺ ቴሌግራም ላይ ይላኩልን። አሁን እሺ የ text ኡን የቴሌብር text ማለት ነው።
እ- የቴ- እንትኑ አይደለ deposit ያደረኩበት ነው። አንቺ አዎ ላይ- እኮ እናንተ ላይ deposit ሲያ- ሲያደርጉ የቴሌብር text ደርሶት ነበር አይደል?
አልደረሰኝም። history እናንተ አልቀነሰው እንጂ አላለም።
እሺ ስለዚህ የ application ኑ ላይ የቴሌብር ይግቡና ደረሰኙን አውጥተው screenshot አድርገው ነው የሚልኩልን። deposit ከሆነ እሺ፣ በሱ ነው ማየ- እንትን የሚለው።
እሺ ያኛው የሚታረመው እሱንም ቁጥር ነው የሚለው።
ያኛው ቁጥሩን ticket ID አልታረመልኝም ብለው ይላኩልን።
እሺ thank you እናቴ